አሎ ሄሎ፣ ይቅርታ ተቋረጠ መሰለኝ።
እሺ
የስራ ቀን
እኛ በማንኛውም ሰ- ሰዓት እንሰራለን። በስ ሞልተነዋል እኮ ለልጆቹ ሰባት ነግራቸዋል።
ሀያ አራት ማለት ነው። አይ ሲስተም ላይ አልተሞላም።
እሺ እሺ።
እሺ፣ ሰባት ሀያ አራት ማለት ነው።
አዎ አዎ።
እሺ የንግድ ፍቃድ ወይ መታወቂያ ወይ TIN number በፎቶ ማግኘት እችላለሁ?
መሬት በቃ በኋላ ደውይልኝ። አሁን too much busy ሁለት ደቂቃ አልሽኝና እንትን አለ። በቃ okay፣ እሺ፣ ደውልልሻለሁ። እኔ እሺ።
አሎ